ሀሎ
ጤና ይስጥልኝ።
አብሮ ይስጥልን።
የስጦታውን ፕሮግራም ልነግሩት ነው ቦታውን።
okay እሺ፣ ፒያሳ ቸርች ሆቴል አጠገብ ያለውን ኢትዮ ቴሌኮምን ያውቁታል አይደለ?
okay። በውክልና አይቻልም። ክፍለ ክፍለ ሀገር ነኝ እኔ።
okay፣ ክፍለ ሀገር ነው ያሉት?
አ
እሺ፣ እሺ፣ አንዴ ላሳውቁት።
እሺ፣ አታውቁ እሺ፣ እሺ።